ሄሎ ሰላም ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር የምደውልልዎት።
እሺ እ እናት ባርና ሬስቶራንት ኖት?
አዎ ሰሞኑን የቢጃ መለያ ቁጥር ልከን ነበረ፣ text አድርገን ነበር። ደርሶታል?
አልደረሰኝም።
እሺ ልንገሮት፣ ያዙ
እሺ
አርባ ዘጠኝ
እሺ አርባ ዘጠኝ ሰማንያ አምስት
ሰማንያ ሶስት ስልሳ አምስት አስራ አንድ
ስልሳ አምስት ስልሳ አምስት አስራ አንድ
አስራ አንድ እሺ እሱን ለማሳወቅ ነው። መልካም ቀን።
እሺ እሺ